Hello, Tanaskin District.
ሄሎ አሁን ቅድም ብዬ ነበር ነው እሺ፣
እ?
እየሰማሁ ነው። ምን አልከኝ?
ቅድም ላይ ደውዬ በቴሌግራም ሜሴጅ ላከው ብሎኝ ነበርና ልኬው ነበር ምንድን ነበረ?
ወደ ቴሌብር በቴሌብር ወደ ቤስት ቤት ብራ ብቻ አልመዘገበውም ውስጥ ላይ ገዥሽ ነህ?
አ እሺ፣ እሺ፣ በቃ ደርሶኛል። እሺ፣ የቤስት ቤት ስልክ ቁጥር 69 የሚለውን አ የልኛው ነው በቃ እ- ለቻፓ ሪፖርት አደርግላችኋለሁ፣ ያስገቡልናል። እሺ፣ እሺ።
ይቆያል።
ያው ብዙ ትናንትና እነሱ ጋር የተወሰነ system ችግር ተፈጥሮ ስለነበረ ከትናንትና ጀምሮ የተደረጉ deposit ኦች ከ customer ኦች አልገቡም እና Okay።
Manual እየሰሩ ነው ያሉት። ትንሽ ሊቆይ ይችላል በዛ ምክንያት።
እ።
እሺ